ሄሎ ሰላም፣ ዳዊት አሰፋ ነኝ። ደውዬ ነበር አሁን።
እሺ ዳዊት ዳዊት ነው ያወራዋል። ተከፍቶልሃል። እሺ ተከፍቶልሃል።
አሁን ሞክሬ እኮ እምቢ አለኝ።
እ፣ የተከ- ኢንዲስ ይላክልሽ ረዱ አዎ አልተከፈተልኝም።
ክሬ- ክሬ- ክሬደንሻሉ ይረር እያለኝ ነው ያለው ላክል ፓስወርድ ልቀይ ኤኒ ዲስክ ላክልን።
እንጂ ከፍተዋለች ሁለቱንም ካሸር አዎ
እሺ